ጤና ይስጥልኝ ሁሉ ስፖርት ነው በኮምነር ነው
ጠናስን እናቴ አሁን ደውዬ ነበርና ልኬያታለሁ በስልኳ ማለት ነው።
ቴሌግራም ላይ አዎ በቴሌግራም በስልኳ በዜሮ ስድስት እሺ እሺ ሲስተካከል አዎ፣ እዛው ላይ ያላለፈች- እናሳውቆት።
አ- አ- ሲስተካከል እዛው ላይ እናሳውቆታለን።
እሺ ይቆያል ብዙ አዎ ትንሽ ይቆያል። እዛው ላይ እናሳውቆታለን ቴሌግራም እሺ ላይ።
አምስት መቶዋን አልፋለች ያላለፈች አስራ ስድስትዋን ነዋል እሺ የትኛው እንደሆነ እዛ ላይ ይጻፉልን ብሩን።
ብሩን አስራ ስድስት ሺህ ማለት ነው ያላለፈ እሺ እዛ ላይ ምልክት በዚህ ያርጉበት።
ስልክ- እ?
እዛው እ።
ቴሌግራም ላይ ወይ ምልክት ያርጉበት ወይ ደግሞ እ፣ አስራ አስራ ስድስት ሺህ ብሎ ይጻፉ።
ስድስት ሺህ እሺ እጽፋለሁ ጽፌ እንደገና ሰንድ ላድርግ እሺ